hello hello
ጤና ይስጥልኝ። ቲኬት check ለማድረግ ነበር Best Bet።
እሺ cashier code ኡን ንገረኝ።
እሺ አስራ አንድ
አስራ አንድ ስልሳ ሁለት ስልሳ ሁለት ዜሮ አራት ዜሮ አራት ዘጠና ስምንት ዘጠና ስምንት። ይህ አንድ ጨዋታ ወጥቶባል።
እና ቦነስ የለውም እንዴ?
ቦነስ የለውም።
የለውም።
አዎ እሺ እሺ ሌላ ልንገር እሺ
አስራ ሁለት አስራ ሁለት ሰላሳ አምስት ሰላሳ አምስት ሀምሳ ስምንት ሀምሳ ስምንት ሰባ አራት
እሺ ይሄኛው ሁለት ጨዋታ ነው የወጣው።
እ እ ሁለት ጨዋታ ነው የወጣው።
የጣለኝ ነው።
አዎ
okay እሺ ሌላ አንድ ልንገር እሺ ንገረኝ።
አስራ ሁለት ሰላሳ አምስት አስራ ሁለት ሰላሳ አምስት
ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ ሶስት
አዎ ይሄ win ያደረገ ትኬት ነው።
የሚያደርገ ነው አይደል?
አዎ thank you። እሺ ያንተስ? ቆይ እሺ እሺ አንድ ልንገርሽ እስኪ እሺ
እሺ አስራ ሁለት አስራ ሁለት ሰላሳ አምስት ሰላሳ አምስት ስልሳ ሁለት ስልሳ ሁለት
አርባ ሶስት
አርባ ሶስት ይህም አንድ ወድቋል። አንድ ጨዋታ አንድ ጨዋታ ወድቋል፣ ግን ቦነስ የለውም። ይሄኛው
ቦነስ አለው የለውም።
የለውም?
አዎ
okay እሺ እሺ thank you አመሰግናለሁ። እሺ እሺ